አዎ ሌላው መሰረት ነው የመልስ አለ መሲን እንዴት ነሽ?
ወይ አለው ሰላም።
ሰላም ነኝ።
ሰባ ሰላሳ ሁለት ሰባ ሰላሳ ሁለት ሰላሳ ሁለት ምን ሆነብህ?
ተቃራኒ ወርደ መሰረት ተቃራኒ ሆነብህ ያስከውን ንገረኝ። እሺ ሰባ አስራ ዘጠኝ
ሰባ አስራ ዘጠኝ ነው ያልከኝ።
አ አ እሺ ጠብቀኝ አንዴ ስከፍትልኝ። እሺ እሺ
ገዛልኝ ከበርገር ቤዝ ያለውን እየሰራው ነው
አ፣ ቸርነት ነኝ መሲ እ እኮ ቸርነት ሰባ ነው።
ሰላሳ ሁለት እኮ የቸርነት አይደለም ታዲያ
ኦኬ ሌላ ሰው ይዟል።
አስራ ዘጠኝ ግን ያንተ ነው።
አስራ ዘጠኝ እኔ ነው።
አስራ ዘጠኝ ያንተ ነው። ቸርነት ሰላሳ- ከበርገር ሰላሳ- በሚነሳው ማለት ነው።
okay እሺ pin አድርግልኝ እሱን
እሺ ግን ያኛውን order ነበር አልተሳሳትክማ። ሰባ እ፣ ሰላሳ ሰ- ሁለት ያልከኝ።
ሰ- ሰላሳ ሁለት ነው አይደል የሚለው?
አዎ በቃ ወጥቶ ይሆናል። በቃ ረጅም ጊዜ ስትደውል ነበር፣ ሰዓት ስትደውል ነበር አንቺ ጋር።
አይ እሺ በቃ እሺ ግን ያኛውን pin አድርግልኝ።
አይላለሁ። እሺ ችግር እሺ፣ እሺ አመሰግናለሁ።